Hello ጤና ይስጥልን ቤተሰቦች ራሄል ነኝ። ባኮ ምን ልርዳው?
ትኬት ነበረን እናት እሺ አ- የስኮትላንድ አበርዳን የሚባል ነው።
Cashier code ኡን ንገረኝና check አደርገዋለሁ።
እንካሜ ነው cashier code አስራ ሶስት እሺ ሀምሳ አራት ሀምሳ አራት ዘጠና
ሰላሳ
ሰላሳ ስምንት ሰላሳ ሁለት ሰላሳ ሁለት እሺ ይሄ አንድ postponed የሆነ ጨዋታ አለው እና ከሀያ አራት ሰዓት በኋላ ነው ውጤቱ የሚለቀቀው። መጠበቅ አለባችሁ።
Okay እሺ እሺ ስለ ደወላችሁ እናመሰግናለን። መልካም ቀን።
Okay thank you